ጤና ይስጥልኝ ቤተሰብ እስራኤል ነኝ በኮምለቱ
account game account መክፈት ነበረ።
አዲስ
አዎ እሺ Chrome ላይ Best Bet ላይ ግባና አዎ ከዛ በኋላ ስልክ ቁጥርህን ስታስገባ ዘጠኝ ብለህ ነው የምታስገባው።
ዘጠኝ ብዬ አዎ አዎ ከዛ password ኡን ደግሞ ሲቆጠር ስምንት ወይም ከዛ በላይ መሆን አለበት።
password ኡን የሚሰጠው ማለት ነው።
አዎ አንተ ነህ የምትሰጠው ስምንት ወይም ከዛ በላይ እና ደግሞ እሺ።
capital letter small letter አዎ ቁጥርና ምልክት ማካተት አለበት።
okay። ወ- እኔ የማደርገው ማለት ነው።
አዎ አንተ የምታደርገው capital okay።
letter small letter ቁጥርና ምልክት ማካተት አለበት። አራቱን መደጋገም እሺ።
ትችላለህ። ከስምንት ማነስ ግን የለበትም password ኡ።
okay።
እሺ ሞክረውና ካስቸገረ አሳውቀን። እሺ ስለደወልክ እናመሰግናለን። መልካም ምሽት።